ይስጥልኝ ሀብታም።
እማ እንትን አሁን ሜሴጁ ልኬው ነበረ በቴሌግራም።
እሺ ማን የቴሌግራም ስም የላኩበት?
አ፣ ማን ነበር? አብርሃም ነው። አብርሃም አለማየሁ፣ አብርሃም አለማየሁ ነው።
አብርሃም
አረቦ ለቤት ሀያ አራት መጨረሻ ቴሌግራም ላይ አብርሃም አለማየሁ ነው የሚለው። የቴሌግራም ስሙን ነው የምንፈልገው።
ቴሌግራም ስሙ ማን ነው የሚለው? የቴሌግራም ስሙ ቶኒ ክሩዝ።
እ? ቶኒ ኢንዞ።
አዎ ቶኒ ይዞ
እሺ ቆይ ጠብቁኝ።
እሺ አየ
እሺ በእኛ በኩል successful ነው። እ፣ እንትኑ company ው ጋር ይደውሉና check ያድርጉ። እሺ እኛ ገቢ አድርገንሎታል።
አሁን አስገቡልኝ።
እ፣ እኛ already አስገብተንሎት ነበር። በእኛ በኩል successful ነው። እ፣ company ው ነው የያዘቦት። እነሱ ጋር ይደውሉ። እሺ company ው ጋር መደወያው ስንት ነው?
እ፣ ምንድን ነበረ ዛኒክስ ነው አይደል?
ሰማንያ ዘጠኝ አስራ አንድ ሰማንያ ዘጠኝ አስራ አንዱ
አዎ ሰማንያ ዘጠኝ አስራ አንድማ የእኛ ነው።
እሺ የ- የእነሱ የትኛው- ስልክ አሁን ለጊዜው የለንም፣ የ customer support ኣቸው ስልክ። እስቲ እርስዎ website ኣቸው ላይ ምናምን ነገር እ፣ ይሞክሩ።
website ኣቸው ላይ እዛ ላይ
አዎ አዎ።
እሺ እሺ።
እናመሰግናለን። መልካም ቀን።
አንቺ ግን አታ ከዚህ ግን እጨርሻለሁ። በቃ ካሁን በኋላ አልደውልም።
አዎ አዎ፣ እኛ ጋር successful ነው። በቃ ሌላ ያልገባለት ከሌለ እኛ ጋር አይደለም ይደውሉት።
እሺ እሺ እሺ፣ መልካም ቀን።
እሺ መልካም